ጤና ይስጥልኝ። ለስፖርት ባኮ ምደዳው እሺ፣ ሰላም ነው። እንዴት ነው?
እግዚአብሔር ይመስገን።
ያ- አ፣ ትናንትና የበላሁትን ብር ተ- ወደ ቴሌ ብር transfer አድርጌ
እሺ፣ እስካሁን ወደ ቴሌ ብር deposit አላደረገውም። ከአካውንቴ ከዝውውር ታ- ቀንሰዋል። ከሁሉ ስፖርት አካውንቴ ቀንሶታል።
እሺ። ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩ።
okay፣ እሺ።
ቁጥር የያዙ እሺ።
የኛን የቴሌግራም
ቴሌግራም የእኛን ቁጥር የያዙ የቴሌግራማችንን
የኛ እሺ፣ ቁጥር ያዝልኝ እስኪ አስብ። እሺ፣ ንገረኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ